ጤና ይስጥልኝ ቢጂአይ ኢትዮጵያ ደህና ነኝ። እባክዎ ምን ልርዳዎ?
ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት?
የጊዮርጊስ draft machine ነበረ።
እሺ ሰዓቱ አይሰራም እንትን ብሏል። እንትን ስለተበላ ሲገጥም ኦክሲጅኑን ያባክናል።
እያስተነፈሰው ነው።
አ እሺ ደንበኛችን የ BGI ID ወይ ደግሞ TIN number ይንገሩኝ።
TIN number ልንገር። እሺ ቆይ። TIN number TIN number ሌላ ምን ልንገር?
እሺ እ TIN number ካላገኙ ወይ ስልክ ቁጥር ይንገሩኝ።
ስልክ ቁጥር የባለቤቱን የባለቤቱን። እሺ
የ- የኔ ልንገርሽ። አዎ፣ የኔ ያው ኃላፊ ነኝ።
ኃላፊ ነው እርሶ? እሺ የእርሶን ይንገሩኝ።
እሺ አምሳ
ምን አሉኝ?
ዜሮ ዘጠኝ አምሳ ሁለት ሀምሳ ሁለት ሀያ ስድስት ሀያ ስድስት
ሀያ ስድስት እሺ
እ ስልሳ ስምንት ስልሳ ስምንት ዘጠና አምስት ዘጠና አምስት አ ዜሮ ዜሮ ዘጠኝ ሀ- ሀምሳ ሁለት ሀያ ስድስት ስልሳ ስምንት ዘጠና አምስት እሺ እሺ ደንበኛችን TIN number ኡ በእርሶ ነው ያለው?
አ በ brother ነው።
እሺ ስልክ ቁጥር ወይ የእሱን ይሰጡኛል?
እሺ እሺ በዚህኛው አላገኘሁትም። እሺ እሺ እሺ እ TIN number ኡ ይዤ ነበረ መዝ- መዝግቤ አስቀምጬ ጠፋብኝ።
እሺ እ ይፈልጉት፣ ችግር የለውም ጠብቆታለሁ።
እስቲ የ- የብረት ልክ አለች? የብረት ልክ ትረ እ የለም። እሺ ወይ መልሼ ላ- ልላክሽ። እሺ።
እሺ መልሶ ይደውሉልኛል።
አዎ እሺ ደውሉልኝ መልሶ። እሺ እሺ